ጤና ይስጥልኝ ቤስት ቤት
sister ሰላም ነው? hello hello ይሰማል ይሰማል። አዎ አዎ፣ እሺ ቤስት ቤት ቤስት ቤት አዎ፣ ቤት ቤት ነው።
voucher ውስጥ ሁለት ሺህ ብር ቮቸር
አስወርድልን በዚህ ላይ ያደረግልን ቆይ እ voucher ነው withdrawal ያደረግከው?
እ voucher ነው withdrawal ያደረግከው?
አዎ
መቼ ነው?
ዘጠ- ዘጠኝ የዚህ ወር ዘጠኝ ቀን ዘጠነኛ ቀን September ዘጠኝ
ዘጠኝ ዘጠኝ ቀን ሀያ ሁለት
ሀያ ሁለት
አዎ ሁለት ዘጠኝ ሺህ ሀያ ሀያ ሁለት ሁለት ሁለት ሺህ ሀያ ሁለት ቆይ እ የአሁኑ ወር የአሁኑ ወር ዘጠኝ ሀያ ሁለት
እኮ ሁለት ሺህ ሀያ ሁለት የአሁኑ ወር እኮ ዘጠኝ አይደለም። ሁለት ሺህ ሀያ- የአሁኑ ወር ሁለት ዘጠኝ ከሆነ ሁለት ሺህ ሀያ ሶስት ማለት ነው። hello የዚህ ወር እ፣ እ፣ ለመቶ እኮ ነው። አሁን ነው አሁን እ፣ ዘጠኝ ቀን ብቻ ዛሬ ዘጠኝ ቀን ነው።
አዎ
እስኪ ቆይ አንዴ ጠብቀኝ። እሺ ايه مندب مندب جلسه اسرائيل على استعمال الناس مصرها انا و- هو شريتنا من ملتريا انت عسكري عسكري بس عسكري وانا እንትን ምን كمان ነበር ያልከኝ? የቤተሰቤ እ?
የቤተሰቤ ቁጥርህን ንገረኝ።
ايه የቤተሰቤ ቁጥርህን የቤተሰቤ ቁጥርህን بس بيت قدر اه قدر خير بس بيت اه የዚህ የዚህ ስም ካል ነው እ እኮ ንገረኝ። አይ ቁጥር ስለ የትኛው?
እ?
ዜሮ ዘጠኝ ዜሮ ዘጠኝ አዎ ዜሮ ዘጠኝ እ ዘጠና አንድ አሁን የደወልክበት ማለት ነው።
አርባ ስድስት አዎ
ቆይ እሺ በቃ አንዴ
አሁን ሀዳን ካላለ ያ
ስንት ብር ነው ያልከኝ? የለም አዎ አለ ይሰማል sister ስ- ስንት ብር ስንት ብር እ ስንት ብር ስንት ብር
ሁለት ሺህ ሁለት ሺህ አዎ ሁለት ሺህ ብር
የለም ሁለት ሺህ ብር እኮ
እ ሁለት ሺህ ብር የለም በነገርክኝ ቀን
የዘጠኝ ቀን ብቻ ነው ዛሬ የዛሬ ዘጠኝ ቀን እሺ ቀኑን አንድ ብር ስናስነው የዛሬ ዘጠኝ ቀንም የለም እኮ ምንም አይነት እ transaction እ ሁለት ሺህ ሀያ ሶስት ላይ ነው እያልከኝ ያለው
ሁለት ሺህ ሀያ ሶስት አይደለም እ
እ የዛሬ ዘጠኝ ቀን
እኮ የዚህ ወር የዚህ ወር ዘጠኝ ቀን ሆቴል
ሴፕቴምበር ውስጥ ላይ ያለ ነው አይደለ September ላይ እ?
ሴፕቴምበር እ?
ላይ ነው
አዎ
September ዘጠኝ ነው አዎ ዘጠኝ አዎ ሴፕቴምበር ዘጠኝ
ሴፕቴምበር የቋንቋ ችግር ስለሆነ እንደናቸው አማርኛ ትንሽ እሺ እስቲ በ September ዘጠኝ እኔ ልክ እ September ዘጠኝ ላይ እኔ ልክ
ሴፕቴምበር ሴፕቴምበር ዘጠኝም እኮ የለም
አሁን ያለቀ ወር
ያለቀ ወር September ነው አሁን October ላይ አይደለ
ሆቴል ውስጥ ይኸው አለ ሁለት ሁለት ሺህ አዎ፣ ግን ሁለት ሺህ ብር ምንም አያሳየኝም ይኸውልህ ቢያንስ እንኳን በዚህ ሳምንት እንኳን ብንል ምንም የሁለት ሺህ ብር አያሳይም ኦልሞስት ወደ ሁለት መቶ ብር አምስት መቶ ብር የዚህ የምታደርገው ሳምንት እኮ ነው ዘጠኝ ቀን ብቻ ነው ዞሮ ገባኝ አባት ግን አምስት የዚህ- የሳምንት ዘጠኝ ቀን የለማ ወደ ኋላ ያ።
ስንሄድ
ልሽ ይሰራል ስለ እስኪ በአካውንት እ፣ ያውና ዘ- አ፣ ዘጠነኛ ወር ሀያ ሀያ ሁለት ቀን ሁለት ሺህ ሀያ ሁለት ኦኬ ዘጠነኛ ማይ- ወር ሀያ ሁለት ዘጠነኛ ወር ሀያ ሀያ ሁለት ሀያ ሁለት ሺህ ሀያ ሁለት ቀን okay እሺ እንደሱ እስኪ ቁጭ ብለው
ትንሽ አማርኛ ችግር ስላለብን ልብና እሺ በቃ በዘጠነኛው ቀን ሀያ ሁለት እንየው።
አዎ የኔ ተሳስቼ ነው።
ችግር የለም።
እሺ እሺ sister እሺ፣ በጣም አመሰግናለሁ።
እሺ ሁለት ሺህ ብር አንድ ጊዜ ነው ያልከው? አ?
አዎ ሁለት ሺህ مرحبا مرحبا
አንድ ጊዜ ነው እርግጠኛ ነህ? ሰባት መቶ ሰባት መቶ እና ሶስት መቶ ነው ወይስ? okay አዎ።
ተው፣ አገኘሁት አገኘሁት።
አዎ አዎ ቆይ ሁለት ሺህ ብር አገኘው። ግን ሁለት ሺህ ብር ብዙ ጊዜ አለ በሀያ ሁለት ዘጠነኛ ወር ላይ እኮ ዘጠነኛ ወር ሀያ ሀያ ሁለት ሺህ
እሺ ቆይ አትዝጋው። እሺ አንዴ ተቀምጧል ተቀምጧል ሁለት ሺህ በእናትህ በዚህ ላይ ዘውር ቆይ check ላርገውና ልንገርህ አንዴ። እሺ እ እሺ አንዴ check እያደረኩ ነው ላሳውቅህ። አትዝጋው።
አየህ አየህ check አድርግ እ አ ምን ቆይ እ? ማነው ስሙ ቴሌግራም ላይ አዎ አዎ በያው እ
ቆይ፣ አይ እያየሁት ነው። አንዴ ይቅርታ። እሺ እሺ እሺ
አዎ
Pagar el banco de Chirayo.
Acá cae la calma esa neta. Acá cae la bola.
Ahí.
Ya. Muy buena, hermana. Sale con los con la mascara. ¿Qué es lo Ahora.
ዋና ቃል ነው እ?
Ah,
እሺ ቴሌግራም በዜሮ ሶስት ሜትር ላይ በለን በየው።
¿Eh?
ቆይ እያየሁት ነው፣ አልጨረስኩም። እሺ አሁን ይቅርታ።
Ah, ah, es, es, le era este ya la que es.
አዎ Ahí, አዎ ahí.
በኋላ ሌላ ሰው እያናገር ነው።
Ahí, ahí. Tubbat. Waan ka diidanoo. Waan ogoleysiiyey hadda way heshay. Ma laba jeer dhe mise waa hal mar labada.
Lama, Ah.
lama, lama chepe.
Ah.
Lama chero, lama chero.
Ya.
Ahora me llamo también. Ah, por favor.
Ma kun kun bay bogtay mise Lama chero. Ah.
ቼክ አድርጌ ጨርስ ልደውልልህ አባት።
ah ቼክ አድርጌ አንዴ ጨርሼ ልደውልልህ ልንገርህ።
አዎ በቃ እሺ አንድ አሳውቃለሁ። እሺ አጨርስና ደውለው እሺ እሺ እሺ ቴንኪው